hello
አቤት፣
ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ? ቴሌዊን ነው።
okay፣ ጨዋታውን እየተጫወትኩ ነበረ፣ እሺ
ግን ብር መቁረጥ ብቻ እንጂ በቃ ምንም እንትን ነገር የለውም። ምንድን ነው ሽልማቱ? ምንድን ነው?
ብር የሚቆጠው
እሺ ቴ- ኢትዮ ቴሌኮም መልእክት ሲልክሎት ይነኩታል።
እሺ፣
ስለዚህ subscribe አረጉ ማለት ደግሞ ትኬት ይገባሎትና ሁለት ብር ያነሳል።
ጥያቄው ሲመለስ እ፣ ይሄ- ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መጀመሪያ።
እሺ፣
ከዛ ሰባት ቁጥር ፈጽሞ አማርኛ አድርገው
እሺ።
ሶስት ቁጥር ላይ ለመጫወት የሚል ታገኛለህ። ጥያቄና መልስና እድሎን ይሞክሩ የሚል
እሺ፣
ጥያቄና መልስ በኮይን ገዝተው ይጠቀማሉ።
እሺ።
የእድል ጨዋታ ደግሞ በትኬት ይጠቀሙ። እሺ።